ሄሎ
ሄሎ ጤና ይስጥልኝ። ሰማንያ አንድ ሰማንያ ስምንት ነው የደወሉት መደርደሪያው።
ፍሊንስቶን ነው?
አዎ ፍሊንስቶን ሆምስ ነው የደወሉት።
okay። information ፈልጌ ነበረ ስለ አክሲዮን ሽያጭ okay ማስታወቂያው ምን ላይ ነው ያዩት?
ሬዲዮ ላይ ነው።
ሬዲዮ ላይ። okay አዲስ አበባ ነው?
አ እ፣ office ብቅ ብለው information መውሰድ ይችላሉ። office እ፣ ልደታ ገርጂና ቦሌ አለን።
አይ እንደዚህ በስልክ እንትን ማለት አይቻልም። አሁን እ፣ ያ-
ሄሎ አከፋፈሉ አከፋፈሉ እንዴት ነው? በአንድ ጊዜ ነው ወይስ በሁለት term ነው? በሶስት term ነው?
እ፣ አከፋፈሉ በአንድ ጊዜ ነው፣ ግን ምንድን ነው የሚያገኙት ጥቅም እና ደግሞ አጠቃላይ information ኡን ለማግኘት office ቢመጡ፣ office መምጣት ማይችሉ ደግሞ ከሆነ የሽያጭ ሰራተኛ እሱ ያሉበት ቦታ ጋር መላክ እችላለሁ።
ያኔ ያው እንደዛ ብዙ ላልገዛ እችላለሁ። ወይ መቶ ሺህ ብር ወይ ምናምን ብገዛ ነው። እንደዛ ማለት?
ከማስለፋት ይሁን እንደዛ ለማስላክ እኔ ብዙ ሼር ላልገዛ እችላለሁ።
አዎ አይ ኢንፎርሜሽንም ለመውሰድ ቢሆን
መጡ የምንድነው እሱ- እችላለሁ።
ምን አሉ? አዎ ይችላሉ።
በቃ እሺ። ቦሌ የአለምነሽ ህንጻ ታውቂዋለሽ?
እ፣ ቦሌ አለምነሽ
አለምነሽ ህንጻ
እሺ፣ እዛ ነው ያሉት።
ታውቂዋለሽ? ቢሮ ቢሮ ያው እዛ ነው።
እሺ፣ ስልኮትን ልክላቸው ነው ይደውሉሎታል። መች ይምጡ?
እ፣ እኔ ያው በ- በ- ስለምንቀሳቀስ ያ ልመጣ ነው ብቻ ብለው ይደውሉልኝ እና ቢሮ ገብቼ እጠብቃቸዋለሁ።
okay። ስለዚህ ነገ ጠዋት አካባቢ ይደወሉ፣ ሶስት ሰዓት በ- በቃ ብቻ ከ- ከመምጣታቸው ብቻ በፊት ይደውሉ።
ይደውሉልኝ። አዎ ለከሰዓት ጠዋት እመጣለሁ ወይ ለጠዋት ረፈድ አድርገው እመጣለሁ ቢሉኝ አሪፍ ነው።
እሺ፣ ስሞትም አለ በል ይቅርታ፣
ዳንኤል እባላለሁ።
ዳንኤል። እሺ፣ እሺ፣ አቶ አዎ።
ዳንኤል።
እሺ መቤት አመሰግናለሁ።
እሺ፣ መልካም ቀን።
ቻው።